ሄሎ
ጤና ይስጥልን።
አብሮ ይስጥልን። ፍሊንትስቶን ሆምስ ነው የደወሉት። ምን ልርዳዎት?
ስለ አክሲዮኑ መረጃ ትልቅ
እሺ እሺ ከሀያ ሺህ እስከ ሁለት ሚሊዮን ባለው ውስጥ ነው ያለው። ሄሎ ሀያ ሺህ ዝቅ- ሀያ ሺህ ዝቅተኛ ነው ተብሏል።
ሀያ ሺህ ዝቅተኛ ነው። የጣሪያው ደግሞ ሁለት ሚሊዮን ነው።
እ፣ እንትን ነው ተጠቅ- ተጠቃሚነቱስ እንዴት ነው? አንድ ባለ አክሲዮን እ፣ በዚያ ምንም ውስጥ ያው የሚያ- በብዙ ጥ- ጥቅም አለው። ያው ፍሊንትስቶን ማለት የቆየ ድርጅት ነው። ከሰላሳ አመት በላይ የቆየ ድርጅት ነው። በየአመቱ ብዙ ጊዜ ነው ብዙ ም- ትርፍ ነው የሚያገኘው። እስኪ ለበለጠ መረጃ ደግሞ ወደ office ቢመጡ ቆንጆ ነው። የሽያጭ አማካሪዎች ስለሆኑ detail ኡን የሚያስረዱት
ነው አዎ።
በ- ከ- ከ- ስለ ቦሌ ትርፍ ገርጂ ክፍለው ልደታ አለን። አዎ
አሁን ማወቅ አይቻልም ማለት ነው በሱ በእናንተ አዎ ይሄ በየአመቱ ምን ያክል እንደምናተርፍ ያው በወረቀት ነገር የተቀመጠ ነገር ስለሆነ ወደ office መጥተው ነው ያለውን ነገር በደንብ የሽያጭ አማካሪዎች የሚያስረዱት።
እኮ ቢሮ ልምጣ ለዚህ አዎ ቦሌ ገርጂ ልደታ አለ ነው office። የትኛው ይቀርቦታል? የተለያዩም ስለ አክሲዮኑም ያለውን ነገር detail ኡን ስለሚያስረዱት የትኛው ይቀርቦታል? ቢሮ ቦሌ ቦሌ ሀያት ሆስፒታልን አወቁት?
ቦሌ ሀያት ሀያት ሀያ- ሆስፒታል አዎ ወይም ደግሞ ሀያት- አ- ቦሌ መድኃኒዓለምን ጀርባን አወቁት? ቤተ ክርስቲያኑ
ቤተክርስቲያኑን አውቃለሁ።
አዎ ቤተ ክርስቲያኑ ጀርባ ወደ ታች እየወረዱ ወደ MOENCO እየወረዱ መሀል ላይ አለ Flintstone የሚል branch office አለን።
በቃ እዚያ ልምጣ።
አዎ አዎ መድኃኒዓለም ጋር ደርሰው ቢደውሉልንም ወ- እ፣ እንዲቀበሉት እናደርጋለን ወጥተው።
እ- እሺ፣ እሺ አመሰግናለሁ።
ስሞትም አለ በል።
አዲስ ታሪክ ይባላል።
እሺ ምን ላይ ነበር ማስታወቂያችን የሰሙት?
አሀዱ ሬዲዮ እሺ መች ይመጣሉ? ነገ ይችላሉ?
ነገ አልችልም።
መች ነው የሚችሉት? ቀጠሮ ማስያዝ ስላለብኝ ረቡዕ ሮብ። እሺ እሺ እንደውልዎታለን ሮብ። መልካም ጊዜ እንሎት።
እሺ